hello hello
አቤት።
ጤና ይስጥልኝ።
hello hello፣ ጤና ይስጥልኝ።
hello
ይሰማል?
hello hello hello፣ ይሰማኛል።
አቤት አቤት።
እንደምን ዋሉ? ሰላም ነው?
ደህና እግዚአብሔር ይመስገን።
ከ Flintstone Homes ነበር የደወልኩሎት።
እ?
ከ Flintstone Homes እሺ እ፣ ከዚህ በፊት የሽያጭ ባለሙያ ልኬሎት ነበር። ምናልባት መረጃ ወሰዱ?
አይ አልወሰድኩም።
እሺ እ፣ አሁን እንደ አዲስ ቀጠሮ እያስያዝኩኝ ነበር። ምናልባት እ፣ ዛሬ ወይ ነገ ወይም በዚህ ሰሞን የሚችሉ ከሆነ አ ቀጠሮ ላስይዝሎት እና መጥተው መረጃ እንዲሰጡት ላደርግ ነበር።
እሺ እሺ ቆይ እሺ ለነገ ይቻላል? ነገ ጠዋት ነገ ጠዋት ላይ ስንት ሰዓት?
እሺ።
ከአራት ሰዓት አካባቢ ይችላሉ?
እሺ እሺ እሺ።
እሺ፣ እሺ። ቀደም ብዬ እደውልልዎታለሁ።
የት አካባቢ እንትን ነው በሆኔ
ወልቅጂና ልደታ office አለን። ወደ ቢሮ መምጣት የሚችሉ ከሆነ ይቻላል፣ ካልሆነ ደግሞ ያሉ ልደታ እመጣለሁ።
ባለሙያ
ልደታ እመጣለሁ።
ልደታ ይቻላል። እሺ፣ እሺ።